ናስደለማኒ ባባ
ሰላም ነው።
እግዚአብሔር ይመስገን።
ኢትዮጵያ የት ነበረ የምትታየው? ኤቭሪዋን
ስዙኪ ነው። ቁጥር ልስጥ ዜሮ ዘጠኝ አርባ አራት
አይ አንድ የጠብቅ አረ እቀማለሁ እኔ ካገኘ ዜሮ ዘጠኝ አርባ አራት
ዜሮ ዜሮ
እሺ
ሰማንያ ሰባት አስራ አንድ
ሰማንያ ሰባት አስራ አንድ እሺ ዝግ